Hello ጤና ይስጥልኝ።
አብሮ ይስጥልኝ።
ከችፕቺፕ ነበር የምደውልዎት።
እሺ እንቁላል order አድርገው አልመጣልዎትም ነበር አይደል?
በትክክል ነገ መቀበል ይችላሉ?
ይቻላል ይቻላል።
እሺ የት ነበር location ኑ?
እ፣ ኪዳነ ምህረት አየር ጤና ኪዳነ አየር ጤና።
ኪዳነ እሺ ነገ እንልክልዎታለን።
መልካም። እሺ እሺ መልካም ምሽት።
እሺ፣ አሪፍ አሪፍ አድርጋችሁ ላኩ።
እሺ እሺ የቅጣት ቆንጆ ነገር እንልካለን።
እሺ እሺ።
እሺ መልካም ምሽት።